hello ጤና ይስጥልኝ ተድላ አምቡላንስ የአምቡላንስ አገልግሎት hello hello hello ጽሌ እንዴት ነው? hello ምን አልከኝ? እሺ እ stable ናት። እሺ ቻርጅ አንድ ሺህ ብር ተቀብለናል። በቃ እ አንድ ሺህ ሳይሆን ስምንት መቶ ብር ነው። ይቅርታ ስምንት መቶ ብር እናት የቻርጅ ብቻ ነው የምናስከፍለው። ስለዚህ ስምንት አዎ ይቻ- ይቻላል። አዎ አካውንት ይሰጣቸዋል፣ ትራንስፈር ማድረግ ይችላሉ። እሺ